ሄሎ
ሄሎ አቤት፣ ሄሎ፣ ጤና ይስጥልኝ።
አብሮስታን
እንትን ጠይቅሽ ነበር። ሱዙኪ ምን ኤቨሪ ነበር?
ይኖራል እንዴ እናንተ ጋር? ኤቨሪ ሱዙኪ ምን ኤቭሪ እ፣ ኤቭሪ የለንም አባሁን
ሌላ እጃችሁ ላይ ቀነስ ያለ አለ እንዴ? ነጥብ ለራይድ የሚሆን ነገር ነው የፈለከው?
አይ ለግለሰብ ለራሴ personal አዎ እንደ ሊፋን ምናምን ይመቸዋል። ሊፋን አምስት ሀያ ምናምን አለ ቀለል ባለ ዋጋ ሃይንዳይ ኤሰንት ምናምን አሁን ላይ አዎ ኤሰንት ሁለት ሺህ ሞዴል
እ፣
አለ ዘጠኝ መቶ ሺህ ብር የሚባል
አይ እንትን recent year ሁለት ሺህ ሞዴል ነው ሁለት ሺህ ሁለት ሺህ።
ምናምን ኤቨ- ኤቨሪ በዜሮ ዜሮ እኮ ከሆነ ብዬ ነው።
አይ ኤቭሪ የለንም።
okay የት ነው የሚገኘው እሱ? ሌላ አዎ ቦታ ሲገባ ያው ሲገባ ነው በአጋጣሚ ሲገባ ነው ልናውቅ ገባ ነው የምንችለው።
እንጂ okay።
አዎ ቴሌግራማችንን ተከታተል። አሊባባ dot net ብለህ join አድርግና
እሱ ላይ ነው ያገኘሁት። ሌላ ግን እንደዚህ አሁን እኔ እጄ ላይ ያለው አንድ ነጥብ ሰባት ነው አ፣
እና በዚህ ሌላ የሚገኝ መኪና አገኛለሁ አውቶማቲክ ምን እንደ compact ምናምን ይመችሃል? ኮምፓክት እ?
ቪትስ compact ቪትስ ምናምን የሚሆነ ከሆነ አለ ታገኛለህ በሱ ዋጋ።
compact የስንት ሞዴል አ፣ compact ሁለት ስድስት ሞዴል አለ
ስንት ነው አስራ ሰባት ከሀምሳ ነው የሚባለው። የተወሰነ ድርድር ይኖረዋል።
original left hand ነው አ
እ original ነው original አ፣
ያልዞረ ማለት ነው ያልዞራ
okay እና የት ነው መስቀል ፍላወር ነው መስቀል ፍላወራው ናዝራ ሆቴል ዝቅ ብለህ በአፍሮ ሊንክ ወደ ውስጥ ገባ ብለህ መኪና መሸጫ
በቃ እሺ፣ እሺ። እሑድ አላችሁ እንዴ እሁድ የለን ቅዳሜ ቅዳሜ አ፣ ቅዳሜ አለን ቅዳሜ ከስንት ሰዓት አላችሁ እስከ አስራ ሁለት እሺ
ይሻላል።
ሰላም እሺ